ዳይሬክት ነኝ አሪፌ ደነኝ ባኮም ድርዳው
እንትን አሪፌ ላይ ትናንትና ከቴሌ ብር ዲፖዚት አድርጌ ማለት ነው ዲፖዚት አድርጌ እሺ
ከዛ ግን ማድ ብገብሩ ከቴሌ ብር ላይ ቀነሰ። እዛ ነው ያለው ማለት ዊዝድሮ ዲፖዚት ነበር ያደረኩት ወደ ቨርቹዋል ማለት ነው። በዛ አሃ፣ በኩል።
ዲፖዚት ነበር ያደረጉት።
አዎ፣ ግን ቨርቹዋል ላይ አልመጣልኝም።
እሺ እ፣ ምን ቤቲንግ ነው የተጫወቱት? ጀማይስ እ፣ ዋሊያ ቤት ላይ ነበረ deposit።
ዋሊያ ቤቲንግ።
አዎ፣
እሺ deposit ለማድረግ ሞክረው ከቴሌብሮ ላይ ከቴሌብሮ ላይ ግን ተቆርጧል አይደል?
አዎ፣ ተቆርጧል። አዎ።
ተቆርጧል። ስንት አ- ብር ነው?
ሁለት መቶ ሰማንያ አንድ አንዴ ደግሞ ሀያ ብር already ሶስት መቶ ብር ማለት ነው። በተመሳሳይ
እሺ ደማያችን እየመዘገብኩሎት ነው። ስሞትን ማን ልበል ሰለሞን ታዬ ዘውዴ
እሺ ስልክ ቁጥር በዚህ በደወሉበት ላይ ያዘው። በዚህ ነው የሚጠቀሙት።
no no አይደለም። በ- በሀያ ስድስት ሀያ ስድስት ስልሳ ስምንት ዘጠኝ ሀያ ስድስት ስልሳ ስምንት ስልሳ ስምንት ሀምሳ አራት ሀምሳ ሀምሳ አራት ሀምሳ
አ።
እሺ screenshot አንስተው ይሄ ከቴሌ ብር የቆረጠቦትን ማለት ነው አንስተው እ- በቴሌግራም እ፣ ቁጥር ሰጦታለሁ በእሱ ቴሌግራም ቻ- እ፣ ይልኩልናል እኛ ጋር ማለት ነው።
እሺ እሺ ዜና፣ እሺ የያዙት ቁጥሩና ልንገሮት እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አሁን ላካል አዎ ይላኩ አሁኑኑና የቴሌግራም user name ዎት ስሙ ምንድን ነው?
የኔ ማን በሚል ነው የሚልኩልን እንድንለየው የ- እ፣ የሆነ ዝም ብሎ ቻይንኛ ጽሑፍ ነገር ነው።
በዚሁ ስልክ ቁጥር ነው ግን አይደል? አሁን በሰጡኝ ማለት ነው።
አ በሀያ ስድስቱ አ አሁን በሰጡኝ። እሺ አ አ እሺ ለማያችን ይልክ- ይላኩና እኔ አስተላልፍሎታል ለሚመለከተው ክፍል ያዩሎታል የሚመለከተው ክፍል።
እሺ እሺ ዜና።
እሺ ሌላ የምረዳውት ነገር አለ?
አይ በቃ ይሄ ብቻ ነው።
እሺ ስለደወልን አመሰግናለን። አገልግሎት ይላሉ ስነሳ ውስጥ ከሚሰሙት ድምጽ ባለ እስከምጡ መልካም ቀን